franchement.
Hello. hello hello hello ሚኪያስ ነህ?
አቤት አ-
እሺ ቅድም ላይ ያልከው order ነ- መልሻለሁ ያልከው order ነበር አይደል? ቅድም አ አ መልሰው እንዴ?
አዎ እሺ customer እ፣ ስልክ ሰጥቶን ነበረ እፈልገዋለሁ ይምጣልኝ ብሏል እና ስልክ ልስጥና ምን?
አደርስለት customer እፈልጋለሁ ብሏል ደውሎ እና
እና ስልክ ቁጥር ልስጥና ተቀያሪ አደርስለት
እኔ ፒያሳ ነኝ ያለሁት።
እንግዲህ ስድ እንግዲህ እንዴት ይሁን ታዲያ
እኮ order ኡ እዛው ላለ ሰው ይሰጣል።
እ እ?
እዛው ላለ ሰው ይሰጣል።
እስኪ ዜሮ ሁለት አስራ ስምንት ነበር አይደለ order ነበሩ አ
እሺ ቆይ እስኪ ቆይ አንዴ መስመር ላይ ጠብቀኝ እሺ እሺ ሄሎ እሺ ሌላ ሰው ይደረጋል እሺ